ደንበኛ
እሺ አስራ ስምንት ሀያ ነው እ አስራ ስምንት ሀያ ሁለት ስልኩ ጥሩ አይደለም። አስራ ስምንት ኧረ በስመ አብ። ሄሎ ሄሎ፣ አይሰማዎትም? ደንበኛ አሁን ተቋረጠ።
እሺ።
አስራ ስምንት አስራ ዘጠኝ ሁለት
አስራ ስምንት ሀያ ሁለት
አስራ ስምንት ሀያ ሁለት
ዜሮ
አስራ ስምንት ሀያ ሁለት ዜሮ አዎ ይሄ ወረፋ ነው። እስከ ሶስት ቀን ዝብ ያለው ብለው እ ደውለው ቁጥሩ መላ ይችላሉ። ደንበኛ አስራ ስምንት ዜሮ አዎ እሺ፣ እሺ፣ ትላለች።
ስለ አገልግሎት